hello አቤት
ተቋርጦብኝ ዘጋሁትና ለሁለት ሰው እንትን በይልን አልሽኝ። የሁለት ሰው ጥሪ።
እሺ ስም ይንገሩኝ ስሞትን እ፣ ታሪኩና ዘመድኩ መደበኛውም ማለት ነው።
እሺ እም፣ ዘመድኩን ነው ያሉን አዎ አንዱ ታሪኩ አንዱ ደግሞ ዘመድኩ።
እ፣ ወይ የእርስዎን ስም ብቻ ለያዝና ለሁለት ሰው ልበለው ታሪኩ ማን ታሪኩ አዲሱ
እሺ ስልክ ቁጥር ይንገሩ ዜሮ ዘጠኝ ዜሮ ስድስት
ዜሮ ስድስት ሰማንያ አምስት
እሺ አርባ ሁለት አርባ ሰባት
አርባ ሁለት አርባ ሰባት መደበኛው ነው ያሉኝ አይደለ አዎ ለሁለት ሰው ማለት ነው እሺ እሺ እሺ እናመሰግናለን መልካም ቀን ናይሽ